ጤና ይስጥልኝ።
አብሮ ይስጥልኝ። ምን ልርዶ?
ከአዳማ አስራ ስድስት ነበር የምደውለው።
አዳማ አስራ ስድስት አዎ እሺ ቲቪው ድምፅ ጠፍቷል እና ምን ልንገራችሁ ብዬ ነው። customer በጣም እንትን እያለ ነው።
እሺ አንዴ ሄሎ ሌላ የኔ ዲስክ ላኪልን። እሺ እናየዋለን።
ኤልዲስ የምንን ነው የምልከው? ቲቪው ላይ የቲቪው አዎ የእንትኑ የኮምፒውተሩ ይሰራል። አ?
ኮምፒውተሩ ይሰራል። ቲቪው ብቻ ድምጿ ጠፍቷል። ቁጥር ቲቪ አካውንት ይጠራ በቃ የለም።
የቲቪውን ላኪልን በቃ ኤልዲስ ላክ አዎ እሺ